hello ሰላም እንዴት ነሽ?
አለን አምሮኝ ነው አይደለ?
አዎ ከቢዩ ነበረ የምደውለው እሺ በሰባ ሶስት ሰባ አምስት order ታዛዝኩ ነበረ።
fried four pieces አዎ አዎ እና ትንሽ ቆየ።
አይ ከሱ በፊት fried cookies ሁለት ታዘን ነበር እና fried ሲጀመር አንድ ሀያ አምስት ደቂቃ ነው የሚጠበሰው እዛው ሲያወጡት ማለት ነው።
እሺ እና አሁን እኛም ቶሎ አደረጉ ይላል ነው እሺ ስንት ደቂቃ ይፈጃል?
አሁን እሺ አንድ አስራ አምስት ደቂቃ ምናምን ጠብቅ አስር ደቂቃ በቃ
እሺ እሺ